ጤና ይስጥልኝ። በዚህ ቤት
ሰላም ነው።
ሰላም ነው አለ።
እንትን scan ሲደረግ betting ማለት ነው ስፖርቱ
ምን ሲደረግ?
scan ሲደረግ customer check ሲያደርግ ማለት ነው።
እሺ
እንትን scan ሲደረግ የማያገለግል ይላል barcode ኡ ላይ እያሉ ነው እና እንትኑ ላይ ስልካቸው ላይ okay። አዎ አዎ።
ለምንድን ነው ምን ለማለት ነው?
አይ ሁሉም ላይ ያለ ነው እንትን watermark ነው። ምንም ሌላ እንትን የለውም።
እሺ እሱ ችግር የለም ግን ማለት ነው ችግር እንትን የለም።
ለምሳሌ win መሆን win መሆኑን loss መሆኑን አያሳይም እንደ scan ሲደረግ
ያሳያል ከላይ ትኬቱ ላይ QR code ምናምን አለች አይደል?
አዎ ከሱ ጋር scan and check የሚል አለ። ከሱ በታች ነው አዎ እኮ እንትኑ የሚያሳየው win lose scan አረግነውና አ
ለምሳሌ አሁን ዛሬ አምስት ሰዓት ጨዋታ ቆርጦ ነበር። አምስት ሰዓት የሰባት ሰዓት ምናምን okay የአምስት የአምስት ሰዓት ጨዋታ already አልቋል። ሶስት ለአንድ አልቋል ጨዋታው። ግን scan ሲያደርገው ምንም አላ ወይንም lost ም አላለም።
አላረማቸውም።
እ
okay እስቲ cashier code ኡን ይዘውታል። አሁን
እ cashier code ኡን ይዘውታል። ከስር barcode አለች አይደል? ከስር ትኬቱ ስር አይ ስልካቸው ላይ ነው scan ያደረጉት።
አዎ እኮ ስልክም ላይ ቢሆን ያመጣል cashier code ወይ ደግሞ ID ውን ይንገሩኝ።
የትኬቱን ID አዎ
የትኬቱን ID አሁን እንኳን እጅ ላይ የትኬቱ ID የለም፣ ግን እ፣ ልጠይቅ ብዬ ነው። ቅድም ስራ ቦታ ነበርኩኝ እንደዛ ሲያወሩ ስለሰማ ነው እና okay አይ በቅርብ ያሉ ጨዋታዎች አንዳንዴ ከኛ side መታረም አለባቸው። ለዛ ነው update የሚደረጉት። ልክ ማለት ዘጠና ደቂቃ እንደሆነው update ላይ ያደርግ ይችላል አልፎ አልፎ።
አልፎ አልፎ ነው ለዛ ሁሉም ነበር አለ።
የጠየቅኩት። አዎ፣ ሁሉም አይደለም። አዎ ግን ከኛ side አሁን ሁሉም update ሲደረግ ወዲያው ነው የሚያርመው።
ከእናንተ update ይደረጋል።
አዎ update እንደዚህ cashier code ምናምን እየጠየቅን update እናደርገዋለን።
እሱን እሱ እንዴት ነው update የሚደረገው?
ከኛ side ከፕሌይ ሎጂክ admin ማለት ነው። ከ admin side እኛ ነን update በዛ- የምናደርገው።
site ኡ ላይ
አዎ አዎ